Hello ጤና ይስጥልኝ። ቤት ቤት በኩል እንርዳው።
ጤና ይስጥልን። ይህ የሆነ ብር ቻፓ አስገብቼበት እሺ
ተሳስቶ የሆነ ሌላ ልጅቷ በቴሌግራም ላይ message ኡን ላክልን አለች።
ምን ላክልኝ አለች?
message ኡ የቻፓው ከ CBE ብር ላይ ያስገባው ነበርኩ ብር ከ CBE ወደ እንትን እሺ
እና ብሩ እስካሁን አልተመለሰም። በቴሌ ብር ቴሌግራም ላይ ላክልን አለች።
ማን ያወራህ ቴሌግራም ላይ?
ቤዛ እሺ ቆይ አንዴ
እሺ
Hello
ሄሎ ጤና ይስጥልን ቤት ቤት
ጤና ይስጥልን ቤዛ ነሽ?
አዎ
ከትንሽ በፊት ከቴሌግራም ላይ ያወራሽ ልጅ ነኝ።
እሺ ማን ልበል ስምህን?
ስም ሙስጠፌ ይላል።
Okay ሙስጠፌ አሳውቄ እልሃለሁ እኮ ቻፓዎች መልስ ስላልሰጡኝ ነው።
ነው እና የእነሱ ምላሽ ከነሱ ላይ እንጠብቅ የእነሱ ምላሽ እሺ።
እንጠብቅ ብዬ ጽፌልህ ነበር ሙስጠፋ እና ትንሽ ነው?
ጠብቀኝ እሺ። ሲመልሱ አዎ ለእነሱ አሳውቄ እልሃለሁ እንዳዩት ይመልሱልናል። እሺ ትንሽ እሺ ጠብቀን እሺ አመሰግናለሁ።
እሺ፣ መልካም ቀን እሺ።